ነው። ሰላም ጤና ይስጥልን። ቤተሰብ
ሄሎ ሄሎ፣ እንዴት ነው? ሰላም ነው?
ሰላም እንዴት ነህ?
እሷን ሰሞኑ ከቤት ጊዜ ድሮ ብሎ እሷም ድሮ
እ?
ልጅ ድሮ ነው።
አ- ይሄ ነው ቤተሰብ ስልክህ?
አ-
ስንት ብር ነው እ?
አምስት መቶ አምሳ እሺ፣ ቆይ አንዴ ቼክ ላድርግ።
Hello Failed ነው አባቴ፣
እ?
Failed ነው። እሺ፣ failed አድርጎ ወደ bet bet account ነው የተመለሰው። ቆይ አንዴ
ወደ account ተራ account ውስጥ እኮ
አምስት መቶ ስንት ነበር አልከኝ?
አምስት መቶ አምሳ
አምስት መቶ ሀምሳ ብር አዎ ሄሎ Hello
ወይ ብር ሳይኖርህ ነው እ፣ እንትን ያልከው የሞከርከው?
አይ ብር ነበረው እና እና አምስት መቶ ማታ- አምሳ ማታ ነው አይደለ?
እ?
ማታ
ማታ አይ ታሪክ ልንገርሽ ቀኑ
ቀኑማ ትናንትና ነው።
አ- አ- አይ ፍታ- አ- ምን ነው አላቀን በፊት ነው የመሰለኝ አላቀን ነው
አምስት መቶ ሀምሳው አምስት መቶ ሀምሳ እኮ ትናንትና ነው ቀኑ ትናንትና ነው።
እም፣ እና ግን እና እንዴት አንዴ ነው ሀያ ሁለት ሰዓት ከአስራ አንድ
እ? እና እና እና- እና ምን ማድረግ ይቻላል?
ቆይ አንዴ እያየው ነው።
እሺ።
ስንት ብር እያለህ ነው ድሮ ያደረግከው?
ያን ኦኬ ሊሰሙች ለዓስር ሚሊዮን اه ما خسرت اه العسل بخلي سبع شنيو واحد بس عشان بخلي كتب اه و بخلي سبع شنيو لا لا لا تنسى ما تزيد معنا بلا مركب مطوط انا خرع كله الو ወይ
اه و تنسى ما تزيد معنا بلا الناس ስንት ብር?
ስድስት መቶ ስልሳ ነበረ እሺ
እና መቶ ሀምሳ ስልክ እ፣ የቀረው መቶ ሀምሳ ነው አምስት መቶ ሀምሳ አይ አምስት መቶ ሀምሳ ጉድሎ ሳረግ
እዚህ ጋር ፌልድ ነው ወይ ብር ሳይኖርህ ሞክረዋል ወይ ደግሞ ሪቨርት አድርጓል። እስኪ ቆይ
እ፣ እ፣ እስኪ እዩ እስኪ
ምንም withdraw የተደረገ የለም እኮ በዚህ ወጪ የሆነ የለም። Revert እንኳን አድርጎ ቢሆን ኖሮ
እና የ- እና የት ይገባ በእናትሽ Revert ቢያደርግ ኖሮ
አ፣ እየሰማኸኝ ነው አይደለ?
አዎ Revert ቢያደርግ ኖሮ ወደ bet bet account ይመልሰው ነበረ። ግን ይሄ ወይ ብር ሳይኖረው ነው የተሞከረው። ለዛ ነው ግን- ግን የትናንትና ሳይሆን ከአራት ቀን በፊት ነው እኮ
ከአራት ቀን exact ቀን ንገረኝ።
ቀኑ ልንገርሽ ታሪክ የሆነ history ሳይ እ፣ አራተኛ አስራ ሁለት እ፣ እ፣ እንትን አራተኛ ቀን አራት
ዜሮ አራት አስራ ሁለት ሁለት ሺ ሀያ ሶስት እሺ አንድ ቆይ በአራትም failed ነው
እ Failed ነው።
አፍ ወይ ብር ሳይኖር ተሞክሯል ወይ ደግሞ reverse አድርጓል ማለት ነው። Failed አደረገ ማለት ነው።
እና እና ምን ማለት ይቻላል? አሁን ብር ማግኘት ይቻላል ግን እ
ያንን ብር Withdraw ያደረግከው ብር ስለሌለ withdraw ያደረግከው ብር የለማ።
ስድስት መቶ ነበር እኮ በዛን ጊዜ ስ- ስጫወት ጊዜ ስድስት የዛን መቶ ቀን ነው።
አምስት ሺህ አምስት መቶ ሀምሳ አምስት ብር አውጥተህ ነበር።
አዎ ግን እሱ ወደ account አልገባም።
ገብቶልሃል እ አ፣ ግን ወ- ወደ account እኮ አልገባም።
የትኛው
አ፣ አምስት መቶ ሀምሳ እኮ አ፣ ወደ ስልኬ እኮ አልገባም። ወደ ቴሌብሬ አልገባም። ቴሌም አ፣ ቴሌም ጋር ቴሌም ጋር ስደውል አልገባም። አ፣ አ፣ ወደ ወደ እኛ ጋር አልደረሰም አሉ እኮ በምንድን ነው withdraw ያደረግከው?
በሳንቲም
በሳንቲም አዎ እስኪ ሳንቲሞች ጋር ትጠይቃቸዋለህ። ምክንያቱም ይሄ failed የሆነ transaction ነው።
እና እነሱ ጋር ልደውል አዎ ምክንያቱም ወይ የሌለህን ብር ነው የጠየቅከው፣ ለዛ ነው እ?
failed ያደረገው እሺ ግን ስልካቸው አ፣ እናንተ ገኝ ይኖራል ስልክ እ፣ የእሱ ስልክ ቁጥር እናንተ ጋ ይኖራል የሳ- አዎ።
የሳንቲም ልንገርህ እሺ አዎ
ዜሮ ዘጠኝ ዜሮ ዘጠኝ
እ፣ ስልሳ
ስልሳ ዜሮ ዘጠኝ ሰባ ይቅርታ ዜሮ ዜሮ ዘጠኝ ሰባ
አርባ ሰባት ሀያ ሰባት አርባ ሰባት ሀያ ሰባት ስልሳ ዘጠኝ
ስልሳ ዘጠኝ እሺ እሺ አባ፣ እሺ አመስግናለሁ።
እሺ